hello ጤና ይስጥልን ChipChip።
ሰላም እንዴት አደርሽ?
ሰላም።
ቃሪያ ለዛሬ ልካችሁልኛል እንዴ? ማይ እሺ በስልክ ነው order ያደረጉት?
በዚህ ስልክ እየሰነበተ ነው አስቀርተውብኝ፣ ነገ እንልክልሻለን ሲሉኝ ጊዜ ወጥቷል።
እሺ check ላድርግሎት።
እሺ።
ያብጸጋ ነው አይደለ?
አ ያም አዎ ወጥቷል።
ዛሬ ይመጣልኛል አዎ፣ ማለት ነው።
አዎ ይመጣል።
ወይ?
አዎ ጣፎ ሌላ ኮንዶሚኒየም ነው ደግሞ- አይደለ? location አዎ፣ አዎ።
እሺ እ፣ ሌላ ደግሞ ጎን ይሄ cabbage ነጭ ጎመን ማለት ነው order አዎ።
ስናደርግ አዎ።
ከሶስት ሰው በላይ ሊቀበል አልቻለም። ምን ሆኖ ነው? ወይም ያንን ያዘዝነውን ብቻ ትልኩልናላችሁ?
እ፣ እንደዛ እንኳን መውጣት አይችልም። አሁን አ- አዎ።
ሶስት ሰው ነው አይደለ ያለው?
ሶስት ሰው ብቻ አለ። ከዛ አዎ፣ በሀያ ሰባት ይሄንን ነበር።
ትናንት ነው order ያደረኩት ግን እምቢ አለ።
አም ወይ warehouse እጥረት ስላለ ይሆናል ያሉት።
እንደዛም ይላል out of ብዛት ምናምን አዎ፣ የለም፣ አውት ኦፍ ፕሮዳክት የለም።
አዎ አዎ፣ እንደዛ ሶስት ከሆነ ሰው ነው።
ያው በቃ ይሄ የሶስታችሁ refund እናደርግና ሲገባ እንደ አዲስ create አድርገው order ያደርጋሉ።
okay፣ በቃ እሺ እሺ መልካም አስቡልኝ።
እሺ እሺ፣ ቴንክ ዩ